ሁሉ ሰላም ነኝ ሰልይ እንዴት ዋልሽ?
አለሁ። እንዴት ነህ?
አለን እግዚአብሔር ይመስገን ሰላም ነው።
አለሁ።
ይህ ዝናብ እንዴት እያረጋችሁ ነው? እናት ቅርብ ነው ለእናንተ ለእናንተ ቅርብ ነው። አ?
በጣም ጠፋህ እኮ መኩሪያ።
እንዳትወጥ እንዳትወጪ እ? አዎ ሰሞኑን አመም አድርጎኝ ነበረ።
ምን ነው ወባ ነበረችብኝ ማ- የወ- የበረሃ ማርያምን?
ማርያም ወይኔ አሁን ደህና ነህ?
ጠፍጠፍ አሁን ሰላም ነኝ። አሁን እግዚአብሔር ይመስገን።
አይዞህ አይዞህ ካባ።
እሺ እናት ሀያ ሀያ ሰባት ዜሮ ዘጠኝ መሰለኝ። እስኪ ቆይ ሌባ አንድ ጊዜ
ሀ- አዎ ሀያ ሰባት ዜሮ ዘጠኝ እ አ ፒኑን እስኪ አስተካክል።
እሺ እሺ አባ።
እሺ ውዴ መልካም። በስመ አብ እና ተዘጋ